Hello Hello ጸጋ ወይ ወይ የከፈለክ አይደለ customer
አይ መክፈሉ ሳይሆን እንዲነገረው ፈልጌ ነው። የስልሳ አምስት ብር ልዩነት አለው እና Okay ተደው- ተደውሎ ያልተነገረውም አሁን ዝም ብሎ ነው የሰጠኝ።
Okay delivery fee ተጨምሮልክ ነበረ አዎ፣ እዚህ ሞ- ተስተካክሎ አዎ፣ ነበር?
ሞተረኛ ሆኗል። ሞተረኛ ሲሆን Okay አልተነገረውም እና
ለዛ ነው ማለት ነው አልነገሩትም አ- አ፣ እሺ፣ እሺ።
እ፣ ግን እንዲነግሩ እንዲነግሩት ቢነግሩት ደስ ይለኛል አዎ አይ እነግራቸዋለሁ እና order ኡንም complete በይልኝ። የሞተረኛ ነው
እሺ፣ አረ- order ነበር ስንት ነበር ሀምሳ- ሀምሳ ሶስት አርባ ሀምሳ ሶስት አርባ በቃ አስተላልፍልሃለሁ ጸጋ እሺ፣ ግን እንዲነግሩት አደራ።
እነግራቸዋለሁ እሺ እሺ